ደንበኛችን ስልኩ ተቋረጠ። ከአሪፍ bet ነበር የምደውለው።
አዎ ተቋርጦልኝ ነበር። ዜሮ ዘጠኝ ሰማንያ ስድስት እሺ
ዜሮ ሶስት ሀምሳ አራት ሀምሳ ስድስት እሺ ደንበኛችን
አብዲ ቲቪ ፈታህ ብር ላይ ሞሚን-
እሺ ሙሜ
ሞሚን ሱጌ
እሺ ደንበኛችን CBE ብር ላይ መልእክት ደርሶታል አይደለ? ሁለት መቶ ሰማንያ ብር እንደተቆረጠቦት።
አዎ ልኬዋለሁ በቴሌግራም እሺ screenshot አንስተው ድጋሜ ላኩልን ደንበኛችን፣ ወይም ደግሞ ፎቶ አንስተው።
ፎቶ ላንሳ አሁን አሁንም በቴሌግራም ል- ላከው አዎ ደንበኛችን በቴሌግራም ላኩት። በኛ በኩል አይተን ስንጨርስ እናሳውቆታለን።
እሺ እ- እሺ እሺ ሌላ የምረዳውት ነገር ይኖራል?
አረ ይሄ ብቻ አስገቡልኝ እባክህ አሁን ለ- ለመጫወት ፈልጌ ነው እኔ
እሺ ደንበኛችን በኛ በኩል በሳልነው ፍጥነት እናይሎታለን።
አይ፣ ዛሬ ላግባው አዎ ቴሌግራም ላይ ድጋሜ ላኩልን ደንበኛችን።
እሺ እሺ ደንበኛችን መልካም ቀን